Hello
ጤና ይስጥልኝ። ከቢጃይ ነው የምደውለው። አሁን ተቋርጦ ነበረ።
አዎ
እሺ ሙሉ ስሞትን ይንገሩኝ።
የኔ ነው።
አዎ የእርሶን ሙሉ ስም ይንገሩኝ።
እሺ ቴዲ ዘርጋ።
ቴዲ ነው ያሉኝ?
አዎ
ስልክ ቁጥር አሁን የደወሉበትን ሊያዘው አዎ
እሺ እየመዘገብኩሎት ነው። መስመር ላይ ጠብቁኝ።
እሺ እሺ ልዩ ቦታውን ይንገሩኝ። የቤቱትን
እ መሳለሚያ እህል በረንዳ።
መሳለሚያ እህል በረንዳ።
አዎ በረንዳ።
እሺ ደንበኛችን ጥያቄው ተገቢያለ። ለሲኦቱ የሚከታተሉበት ticket number ሰጥቷለሁ። በዚህ መከታተል ይችላሉ። ያኛውንም ለጥገና ክፍል አስተላልፍ ያለው እሺ
ስልሳ ስድስት ሀያ አምስት ስልሳ ስድስት ስልሳ ስድስት ሀያ አምስት አዎ።
እሺ እሺ ሌላ ምረዳውት ነገር አለ?
ሌላ የለም።
እሺ ስለ ደወል እናመሰግናለን። ስለ አገልግሎት ያለውትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ መልካም አጋ